ኧረ ችግር
ዶንኪቲ
Hello አቤት
እናቴን ወጌሻ ላይ ለማስመዝገብ ነበረ።
እሺ ይቻላል
እሺ
መረጃውን ታውቂያለሽ ልንገርሽ
እሺ ንገረኝ።
እ፣ class ኡ ሶስት ወር ነው
እሺ እ፣ በሳምንት ሶስት ቀን በሳምንት ሶስት ቀን ነው ማክሰኞ ሐሙስ ቅዳሜ ነው እ፣ አጠቃላይ credit hour ኡ ደግሞ ሀያ credit hour ነው ለአንድ credit hour ሰባት መቶ ሀምሳ ብር ነው እህ፣ Already አሁን ሶስት class አልፏል እ፣ ኦንላይን ማለት ነው በአካል እ፣ ቦታ የለንም
እሺ ኦንላይን ላይ ነው ያለው።
አ
እሺ ለመስ- ለመመዝገብ
ለመመዝገብ ያው ስምሽን ትነግረኛለሽ ያለውን ነገር አድራሻ ምናምን ትናገሬና እ፣ ከዛ account እንልክልሻለን በሱ account አስገቢና የ screen shot አድርገሽ ወይም ደረሰኙን በቴሌግራም እና ደግሞ ኢሜሎትን ይልኩልናል።
እሺ ስሟ ኤልሳቤጥ አንድሉ ነው።
እስቲ መስመር ላይ ጠብቄ ልመዝግበት። ማን አልሽኝ?
ስሟ ኤልሳቤት አንድሉ
ኤልሳቤጥ አንድሉ
ማን አልሽኝ? ይቅርታ።
ኤልሳቤት አንድሉ
እሺ
ሰፈር የረር አካባቢ
እስቲ መስመር ላይ ጠብቂኝ። ኤልሳቤጥ አንጅሎ ስልክ ቁጥር
ዜሮ ዘጠኝ ዜሮ ዘጠኝ አስራ ሶስት ማን አልሽኝ?
ዜሮ ዘጠኝ አስራ ሶስት አስራ ሶስት ሀያ ሁለት ሀያ ሁለት እ ስልሳ ስድስት ስልሳ ስድስት አስራ ስድስት
አስራ ስድስት አድ- አድራሻ አዲስ አበባ ነው።
አዲስ አበባ
ጾታ ሴት ነች።
አዎ
ክላስ ኦንላይን
ኦንላይን
ማስታወቂያው ምን ላይ ነበር የሰሙት?
ዶንኪ ቲዩብ ቻናል ላይ Okay ዩቲዩብ ላይ እሺ። ስለ ደወል እናመሰግናለን። መልካም ሌሊት ይሁንላት።
ይሻ አመሰግናለሁ።
እሺ።